ሄሎ
ሄሎ ጤና ይስጥልኝ ቤት ምን ነበር?
እንትን ፈልገህ ነው ባስ ቤት
እ ምን ለማድረግ ቤስት ቤት እ?
ነው እኮ፣ ቤስት ቤት ነው ይሄ።
ቤስት ቤት አ አ
እ፣ እንትን ትሄዳለህ ትንሽ እ፣ ውትድለው
እ፣ እሺ ስንት ብር ነበር?
እ፣ ዘጠኝ ከሀምሳ ዘጠኝ መቶ ሀምሳ
አ ደውለህ ነበር?
ውትድለው ነበረ ሌላ ቁጥር ቴሌ ብር ከዛ አልወጣም ብር እኔ ደግሞ አሁን የለም ከዚህ በፊት ደውላል?
አ እደውላለሁ መቼ
ሌላ ቁጥር እ፣ ምንድን ነው አለኝ ሌላ ቁጥር
እኮ መቼ ደውለህ ነበር?
የ ጠዋት ደውለህ ነበር? ዛሬ አሁን ነው ደውል አሁን አሁን ደውለህ አ።
ነበር?
አ እስኪ እስከ ሦስት ስልክህን- ጊዜ እስኪ ስልክህን አንዴ ስልክህን አንዴ ንገረኝ።
እ፣ የቤት ቤት ቤስት ቤት ስልክ አ አ
እሺ ዜሮ እ፣ ሰባት
ዜሮ ሰባት
ዜሮ ሰባት
ምን ሰባይ
ዘጠኝ
ሰባይ እሺ
ዜሮ ሁለት ዜሮ ሁለት ስልሳ ሁለት ሁለት
ሀያ አምስት ሀምሳ አራት
እሺ ዜሮ ዘጠኝ ሀያ ስድስት ነው
እ?
ዜሮ ዘጠኝ ሀያ ስድስት ሀያ ሁለት
ዜሮ ሰባኝ ዜሮ ሁለት
እሺ ዜሮ ዘጠኝ ዜሮ ሁለት ስልሳ ሁለት ሀያ አምስት ሀምሳ አራት ነው
ዜሮ ሁለት ሀምሳ አራት ነው። ባ- ስልሳ ሁለት ሀያ አምስት ሀምሳ አራት አዎ
እሺ ጠብቀኝ አንዴ
እሺ ዜሮ ዘጠኝ ስልሳ ሁለት ዜሮ ዘጠኝ ዜሮ ሁለት ስልሳ ሁለት ሀምሳ ሀምሳ አራት ልክ ልክ ነው አግኝቼዋለሁ ሪፖርት ተደርጎልህ ነበር ዘጠኝ ከሀምሳ
ሪፖርት ተደርጓል አይደል አዎ ዜሮ
አዎ በቃ ሪፖርት ከተደረገ መጠበቅ ነው ያለብህ እሺ
መቼ ሪፖርት መጣ?
እስከ በኋላ ደውል እስኪ እስከ ማታ
እስከ ማታ አዎ። አይ የለም ወረፋ አዎ፣ ስላለ ወረፋ።
ነው። ሌላ ደንበኞችን እያስተናገዱ ስለሆነ ሪፖርት አዎ።
ስለተደረገ ይገባል ወደ በኋላ እሺ።
እሺ፣ እስከ ማታ ምናምን አስር ሰዓት ማታ?
ምናምን ሰዓቱን አስር- አይ የሰ በኋላ በኋላ
የኛ account አልመል አልመለሱም አልችልም
አይቻልም እኮ ወረፋ ብዙ ሰው ነው ያለው። አንተ ብቻ አይደለም። ለዛ ነው ገብቷል።
አውቃለሁ።
አዎ ለዛ ነው ብዙ ሰው ስላለ ቀስ ብሎ ይገባል ወደ በኋላ
እሺ እሺ።
ያ-